ነች። ምን ሙታል
ወይ ሰላም ነው።
ልስቤት አለ
አሎ ልጅ ዊዝድሮ አድርጌያለሁ።
እሺ አምስት ሺህ አራት ሺህ አንድ ሺህ አምስት መቶ ናቸው። በቴሌ ብር ነው ያደረኩት። በዚህ ቁጥር ነው። እሺ
እሺ ቼክ ላድርግልህ። ቆይ
አየይ
ትናንትና ያደረከው?
አዎ ማታ ላይ አትላንታ እሺ
እኔ ቁጭ ብል ሁሉም ቁጭ ይላሉ። አለቃ ማለት ነው። ቁጭ
አንዴ አንዴ ሱብር ጣልኩ እኮ።
መቼ እንደ ምን ስታደርግ አንቺ ጫትሽ ቴሌብር ቁጥር አ- አዎ፣ ቴሌብር ቁጥር አስራ አምስት ዜሮ ሰባት ሀያ ሁለት ሰባ አምስት ነው።
አዎ አዎ አዎ እናቴ እሱ ይኸውልህ ውጫሌ ውጫሌ ልክ ስንገባ ስንወጣ ጫቱን ገዛ ኮካውን ገዛ ምናምን በቃ ምንም ያውቃል ከዛ በኋላ።
ከአንድ መቶ ሀምሳ ብር ሰጠኝ ሂሳብ ነበር። ቀሪ ሂሳብ ማለት ነው።
ም።
አልጨረስንም አላልኩም ም፣ ደውለን ም።
አንድ መቶ ሀምሳ ሺህ አንድ መቶ ሀምሳ ነበር። የሆነ ሂሳብ ሰራን። አንድ መቶ ሀምሳ ሀምሳውን ብር ሲሰጠው እ።
መቶ ገብቶልሃል? እሺ check አድርገው አሁን።
አይ አይ አይ thank you መልካም። እሺ